Hello አቤት ጤና ይስጥልኝ።
እንዴት አላችሁ?
አለን ሰላም። ደንበኛችን
እሺ፣ ትራንስፖርት ዋ- ዋጋ ፈልጌ ነበር ወዴት ነው የፈለጉት?
ወደ ዱባይ
መቼ ነው የሚሄዱት?
እ፣ አይቀርም አላወቅኩም፣ ግን ዋጋውን ማወቅ ፈልጌ ነው። ትራንስፖርት- ዋጋው በየቀኑ ስለሚለያይ እንደየቀኑ አሀ፣ አንዱን ቀን መርጠው ይንገሩን እና በዛ ቀን ላይ የሚሎት ከአንዱ ቀን ወደ አንዱ ቀን ዋጋው ትንሽ ልዩነት አለው።
Okay። ቀን ማለት ሰኞ ማክሰኞ የሚለው ነው ወይስ ወደፊት እናወደዋለን?
አይ በዚህ ቀን ከአንድ ወር በኋላ ከአንድ ሳምንት በኋላ ይበሉኝ እና በእሱ ጊዜ አይቼ ዋጋውን እነግሮታለሁ።
አዎ፣ እሺ። ከአንድ ወር በኋላ ደርሶ መልስ ነው የፈለጉት?
አዎ፣ ምን ያክል ቆይታ ይመለሳሉ?
አምስት ቀን
ለአምስት ቀን አንድ ሰው ነው።
አንድ ሰዓት
አስራ ዘጠኝ ሺ ስድስት መቶ ሀያ ስምንት ብር
ስንት? ሀምሳ ዘጠኝ ሺ አስራ ዘጠኝ ሺ አስራ ዘጠኝ ሺ ስድስት መቶ ሀያ ስምንት ብር።
ስድስት መቶ ሀያ ስምንት ብር። እሺ፣ አመሰግናለሁ።
መልካም ቀን።
እሺ።